ጤና ይስጥልን።
ጤና ይስጥልን። እንዴት ነሽ? ሰላም ነሽ?
እግዚአብሔር ይመስገን አባል አለን። አንድ ሱዙኪ ኤቭሪ አይቼ ነበር።
ሱዙኪ ኤቭሪ አሁን ላይ የለንም አባል
ትናንትና post የተደረገ ነበር።
ኤቭሪ
አዎ፣ ይጠብቅ። ምን ቲክቶክ ላይ
አዎ።
ይጠብቅልሽ ይላል። ተስፋ የተዋወቀ ወንድ ነው።
አዎ፣ አዎ።
ይጠብቅሽ ካለ እንደኛ አባት ይቅርታ የቆየ ነው ያዩት
እሺ፣ እሺ።
ይቅርታ በቃ።